ሌላ ጤና ይስጥልን በሽት ቤት ወልዶ አድርጌ አልገባኝም።
መች ነው አሁን ነው እ? ጠዋት ጠዋት አዎ፣
በዚህ በደወልክበት ቁጥር ነው?
እ፣ አይደለም እሺ የቤስት ቤት ቁጥር ንገር።
ሳፋሪኮም ነው ዜሮ ሰባት
እሺ
አስራ አምስት እሺ
ስልሳ ስድስት እሺ
ዘጠና አምስት አርባ ዘጠና
አምስት እ።
አርባ
ዛሬ ነው አይደለ?
አዎ
ስንት ብር ነው?
ዘጠኝ መቶ ምቆይ ከሆነ ወደ game ኡ መልስልኝ፣ ወደ account ኡ እሺ በቻፓ የሞከሩት አይደለ?
እ?
በቻፓ የሞከሩት አ- አ- አዎ፣ እሺ ደውለው ነበር ለቻፓ እንዴ?
አልደወልኩም።
እሺ በቃ ለቻፓ አሳውቆለታለሁ።
ወደ game ኡ መለስ አይቻልም።
ወደ game ኡ መመለስ አይቻልም። already አየር ላይ ስለሆነ processing ስለሆነ መግባት ስላለበት አዎ፣ ለቻፓ እናሳውቃለን። ትንሽ ይጠብቁን፣ ወይም ደግሞ እርሶም መደወል ይችላሉ። ስልክ ልስጦት?
አይ ራሱ በቃ አሳውቃቸው።
እሺ እሺ